ሄሎ
ሄሎ ተቋርጦ ነው መስመር ላይ ስትላቸው ነው።
ድንገት ምጥ ቢመጣ ስቲንግ ነው የተቋረጥሽው?
አዎ ድንገት ሲምጥ ይመጣ እንኳን እዛ ማዋለድን እንችላለን ነው አዎ Okay። nurse አብሮ አለ አይደል?
እ? አለው ጤና ባለሙያዎች የጤና ባለሙያዎች ነው አብረው የሚመጡት ከአምቡላንስ ጋር የትኛውም አምቡላንስ ጋር አዎ፣ የጤና ባለሙያዎች ነርሶች አሉ፣ HO ኦች፣ ሳይንቲስቶች አብረዋል።
በጣም excellent። እሺ አሁን ለሱ ነው ዋጋ የምንፈልገው።
አዎ በቃ ዋጋውን አስልቼው ሴት እንደሆነ እነግራቸዋለሁ።
በጣም ብዙ calculation ይፈጃል እንዴ?
ምን ለማስላት ነው?
እ
አይ ትንሽ ደቂቃ ጠብቁኝ።
Okay ግን ቦታው የቱ ጋር መሰለሽ? ይሄ ቃሊቲ ምናምን ይሄ እስር ቤቱ አለ አይደል? ማሰልጠኛ ምናምን አካባቢ አዎ
ወይም ደግሞ ከክራውን ኮንዶሚኒየም ክራውን ኮንዶሚኒየም ይሄ አርባ ስልሳ or ክራውን ሆቴል የድሮ ክራውን ያለበት ሆቴል አዎ፣ እዛ ችግር የለም እነግራቸዋለሁ፣ እደውላለሁ።
ምን ያህል ደቂቃ?
እ ኧረ ሶስት ደቂቃ
ሶስት ደቂቃ?
አዎ እሺ እንዳልሽ ጋር እሺ አረፈ።